የዜማ ጊዜ ስለደረሰ በምድራችን ላይ ቅኔ ፈሰሰ። ባለት ብቃቃት በጥልቁ ያላችሁ ወደፊት ውጡ ከበሮ ይዛችሁ። ባለት ብቃቃት በጥልቁ ያላችሁ ወደፊት ውጡ ከበሮ ይዛችሁ የዜማ ጊዜ ስለደረሰ በምድራችን ላይ ቅኔ ፈሰሰ። ባለት ብቃቃት በጥልቅ ያላችሁ ወደፊት ውጡ ከበሮ ይዛችሁ። ባለት ብቃቃት በጥልቅ ያላችሁ ወደፊት ውጡ ከበሮ ይዛችሁ ወይኖች በእርሻና አብበዋል፣ መዓዛቸው ይሸተናል። ክረምቱ አልፎ ዝናብ ሄደ፣ መጋረጃው ተቀደደ። ቀበሮችን አጥምዱልን ሳያጠፉት እርሻችንን። የዝማሬ ካርያም ነው ማንም ማቆም የማይችለው የዜማ ጊዜ ስለደረሰ በምድራችን ላይ ቅኔ ፈሰሰ። ባለት ብቃቃት በጥልቅ ያላችሁ ወደፊት ውጡ ከበሮ ይዛችሁ። ባለት ብቃቃት በጥልቅ ያላችሁ ወደፊት ውጡ ከበሮ ይዛችሁ።
በጨለማ ለሚኖሩ በሸለቆ ለታሰሩ የሚያስደንቅ ብርሃን ወጣ። ደግሞ ዘመን ስለመጣ ከቅጥራችን ኋላ ቆሞ የጋረደን ጠላት ቀድሞ ንጉሣችን ኢየሱስ ነው ሳይታገል የሚጥለው የዜማ ጊዜ ስለደረሰ በምድራችን ላይ ቅኔ ፈሰሰ። ባለት ብቃቃት በጥልቅ ያላችሁ ወደፊት ውጡ ከበሮ ይዛችሁ። ባለት ብቃቃት በጥልቅ ያላችሁ ወደፊት ውጡ ከበሮ ይዛችሁ።
ኢዮሳፍጥ ብልህ ሆኗል፣ ለሰልፉ ድል መዝሙር ጽፏል። ዝቅ ሲሉ ቀስቱ አለፈ፣ ሞት በቅኔ ተሸነፈ። ጌጠኛ ነው ልብሳችን የንጉሡን ስም ጽፈን። ሞዓብ ወድቆ ጌታን ፈራ፣ ድብቅ ጦሩን ሲያሰማራ
የዜማ ጊዜ ስለደረሰ በምድራችን ላይ ቅኔ ፈሰሰ። ባለት ብቃቃት በጥልቅ ያላችሁ ወደፊት ውጡ ከበሮ ይዛችሁ። ባለት ብቃቃት በጥልቅ ያላችሁ ወደፊት ውጡ ከበሮ ይዛችሁ።
ሃሌሉያ በሰማይ ስለሆነ ኤልሻዳዬ በመከራ ወለደን ፍቅርን ሆኖ አሳየን። ቀራንዮ ጎልጎታ ለእኛ ነግቶ ለእርሱ ማታ ሁሉን አቶ አግኝቶናል ላንነቀል ተተክለናል።
የዜማ